ከምግብ ሲያዝ ትኩስ ላይ ቤተ ማርያም ነው። እኔ አያውቅም የሱ ልጅ ስራ ግን ቤተ ማርያም ነበር የሚያዝም። ሄሎ ሰላም ጤና ይስጥልን። ይቅርታ ከችፍችፍ መልሼ የደወልኩ እንዳሳውቀውት ብዬ ነበር እና አሁን ላይ ስለተስተካከለ እስኪ ኦርደር አድርጎ ሪፍረሽ እያደረጉ ይሞክሩት። ፕሮዳክቱ አለ ዌርሃውስ ላይ እጥረት የለም። ደጋግሞ ሪፍረሽ እያደረጉ እስኪ ይሞክሩት። እየተስተካከለ ነው። እሺ ይደውሉ።